ጤና አስቀምጥ የስፖርት ሴንተር
ጤና ይስጥልኝ አባቴ የፕሌን ትኬት ፈ ሰማ ከበረሻ ደግታ ይሰማ
ወደ ደሴ ኮምቦልቻ ሰባ
እሺ
ዞሯል ለዛሬ ለዛሬ ከአዲስ ለዛሬ
አንድ check ላርግሎት ይጠብቀኝ እሺ
እሺ እሺ
አዲስ ነው አዲስ አበባ ወደ ኮምቦልቻ ነው የፈለጉት እ? ከአዲስ አበባ ወደ ደሴ ኮምቦልቻ
እና ልንገሩት እሺ
እሺ እንጃ ብቻ ነው እሺ።
የሚፈልጉት
አዎ ለብቻ አንድ
እሺ ለዛሬ hello
እሺ በጣም ቅስማሽ ማለት ስላስጠበቅኩት ችግር ለዛሬ የለም።
ያሉ flight ኦች already ምንም አይነት availability የላቸውም ለነገ ነው ቦታ ያለው።
ኦ ለዛሬ ነበር የፈለግኩት እና እኔ ለዛሬ ምንም አይነት ቦታ የለም እስካሁን
እም፣ እሺ እሺ አመሰግናለሁ እሺ አሁንም ችግር የለውም። እሺ ስደውል አመሰግናለሁ።
እሺ እሺ